ወለዶ ሁሉ ስፖርት ነው ባኮ የምንለዳው
አይ ኦንላይን ቴሌብር ማስገባት እንዲያ ነን። ምን ሆነ ነው የተዘጋው?
ቲ- ትንሽ technical ችግር አጋጥሞን ነው።
ቴክኒካዊ ችግር ነው።
አዎ አሁን በምነግሮት ማስገባት ይችላሉ።
እሺ ልቆጥ ስለማውሰድ እንዳናወጣ እሺ
እሺ